አዎ ይኸውልሽ MRI መነሳት ፈልገን ነበረ ለህፃን ልጅ የታዘዘ ነው። hello አይሰማም?
እሺ ምን አሉ?
MRI ታዞለት ነበር ህፃን ልጅ እና MRI
MRI አዎ ታዞለት ነበረ እና አድራሻና ዋጋውን ንገሪ።
አድራሻ ቦሌ ሩዋንዳ ኤምባሲ ፊት ለፊት ነው።
እሺ
የምን MRI ነው የታዘዘላት?
አ አ፣ እታች coccyx ገ ላይ ነው፣ እዛ በተኩ ላይ ነው።
እ?
coccyx እታች ላይ vertebra ላይ ነው።
መልሼ ልደውልልዎት፣ ቆይ የተሰማኝ አይደለም።
እሺ